አዎ አስራ ሁለት ሰዓት ሰራ አለችኝ እኮ ህይወት ከዛ አስራ ሁለት ሰዓት ላይ ሰርቶ አለች ስልክ ይበዛል ብለው እኔንም ሮዳስንም አስቀርተውን ሁለት ስልክ ያለች
ሄሎ ጤና ይስጥልን ከቢጃ ኢትዮጵያ ነበር የደወልኩለት ተቋረጠ እሺ አዎ
ይሰማዎታል ይሰማል ይሰማል እሺ ፎያት ሆቴል ለሚባለው ቤቶት ከሻሸመኔ ኳታ አዎ ሙሉ ስሞትም አለበልሽ
አዎ ታምሩ ታምሩ
አሁን በደወሉ በስልክ ልመዝግብልዎት
አይደለም እኔ የቢጂአይ ሰራተኛ ነኝ አጋጣሚ አልመጣም ስላሉ እሺ ስልክ ለ እዛ ቤት የሚገኝ እስኪ ስልክ የተምሩን ስልክ አንድ ያፍተ ነው ሰማንያ ሁለት ቤት ነው አ እሺ የልጁንም የለ ቆይ አንዴ አንዴ ይቅርታ እሺ
ዜሮ ዘጠኝ እ ንገረኝ ዜሮ ዘጠኝ ዘጠና ስድስት ዘጠና ስድስት ሰማንያ ስድስት ሰማንያ ስድስት ዜሮ አንድ ዜሮ አንድ
እ ስልሳ ዘጠኝ እሺ ሻሸመኔ ምን ጋር ነው የሚገኘው ቤቱ አራዳ አራዳ ፎያት ሆቴል ከተባለ ያውቀዋል ራሱ እሺ ፍሪጁ ብልሽቱ ምንድን ነው አያገዘግዝም ነው ሲሰካ ይነሳል አያቀዘቅዝም ቆሟል ጭራሹ ነው እሺ እ ሲሰካ ይነሳል አይደል ግን
እሺ ል- ይሰማዎታል ቆይ እ፣ ሙሉ ለሙሉ ነው የተቋረጠው አ? እ፣ ፍ- ፍሪጁ ሙሉ ለሙሉ አለ የተቋረጠው ሙ- ሙሉ ለሙሉ ነው የተቋረጠው እሺ ደንበኛችን ቅሬታ ወደ ጥገና ክፍል አስተላልፋለሁ የጥገና ክፍሎች በተቻለ ፍጥነት መጥተው ያስተካክሉልዎታል ሌላ እሺ።
መጣውስ ነገር አለ
በቃ ይሄንን ነው እ፣ እናመሰግናለን እሺ ስለደወሉ እኛም እሺ።
እናመሰግናለን አገልግሎት ላይ ያሉት እሺ፣ እናቴ።
ያስቀምጡ መልካም ቀን